ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
ከዚህ በፊት ደውዬ ነበረ እሺ ለመመዝገብ እሺ እና እንትኑን share ኡን የምንገዛ share ኡን የምንገዛው እንትን ነበረ ምን ዲያስፖራ ነበረ እና okay አስፈላጊ document ምንድን ነው?
እ okay እስቲ ስልክ ኢትዮጵያን origin አለው
okay እንደዛ ከሆነ ስልኮትን እ፣ ለሽያጭ ሰራተኞቻችን ላስተላልፍና detail መረጃ እንዲያገኙ ላድርግ። መልሶ ይደውልሎት። ስሞትም አልበል።
ክብሮም።
እሺ እንዲደውልሎት አደርጋለሁ።
እሺ